ዙሪያ ላይ ጠራ። hello አቤት ወይ አሮን ባይታል ወይ የቅድሙ cancel ማድረግ ፈልጋለሁ ያለችው customer ዋ አሳውቀህ ነበር እንዴ? መጀመሪያም ከዚህ አ
okay፣ ምን አሉ? ለ area manager ይደውል ያሉ ለኔ
ማለት የ area manager ማን ጋር ልደውል? በዚህ ሰዓት ማን አለ? የ area manager area manager ከንተ ብስራት ነው። ብስራት ጋር ደውልለት ጆባ አለ?
አለ ብስራት አለ?
ደውልለት። አላየሁትም ግን ደውልለት። ቢሮ ነው የሚሆነው። አላየሁትም።
እኔ ጋር አብረው mood የምትይዙብኝ
እያዝን አይደለም ያሉኝን እኮ ነው የምነግረው
እንደ እኔ እኮ አሳውቄያለሁ። እኔ ምን አገባኝ?
እኮ ገብቶኛል። ለእኔ ብቻ አይደለም ያሳወቅከኝ። እኔ ደግሞ ለእኔ ስታሳውቀኝ እንደ አዲስ ነበር ያሳወቅኩልክ እና አሳውቋል በመጀመሪያ አሉኝ እና ለኤሪያ ማናጀር ይደውል ነው ያሉኝ።